ጤና ይስጥልን ቤተሰቦች፣ ረዴት ነው የምንረዳው?
እሺ እንትን ካሸር ኮድ ይልኝ እሺ
እሺ
ዋ- ዋንዲ ነው አንተ ዋንዲ አርባ ሲሞክሩ በዚህ ሰላሳ ሁለት አይደለም ሰላሳ ሶስት እንትን እ፣ አስር አርባ
ስንት አስር አርባ እ፣ ዜሮ ሶስት ዜሮ ኖ ሶስት ኖ አስር አርባ ሰላሳ ሁለት ሰላሳ ሶስት
ቦነስ ተለቋል።
ስንት ብር ነው?
መቶ ብር ነው።
እሺ